ሄሎ ሰላም ጤና ይስጥልኝ። ቤት ቤት ከራኔ ዋኩም ለርዳው
ቤት ቤታችሁ ይሰራለም ላይ
ሲስተም እየሰራ አይደለም ለጊዜው። አንዴ ይቅርታ እሺ፣ እያስተካከልነው ነው
አሁን እያስተካከልነው ነው። ልከነዋል፣ ቼክ እንዲያደርጉት ልከነዋል፣ እያስተካከልነው ነው። እሺ በትዕግስት ጠብቁን ትንሽ ደቂቃ።
አልቆየብን እኮ ድሮ እርግጠን አየር ላይ ተንጠለጠለ ብሎ
አዎ እሱ በቻፓ በኩል እና በሳንቲፔ በኩል ነው ያለው ችግር ነው። እና ደግሞ ሙሉ በሙሉ የቤት ቤትም system እያስቸገረ ነው። ትንሽ ጠብቁን እሺ። የተስተካከለ ነው ልክልንላቸዋል። እናመሰግናለን። እሺ መልካም ምሽት።